የ Ethiopian Airlines call center ምንድነው?
information ለመጠየቅ ነበር።
እሺ
በረራ ነበረን እና ልጄ infant ነው።
እህ።
ምን ያህል ሻንጣ ነው የሚፈቀድላት?
የሀገር ውስጥ ነው የውጭ ነው?
ያው ውጪ ነው።
እሺ አንዴ ሌለው ትንሽ ጠብቁኛል መስመር ላይ እሺ እሺ ይቅርታ ቆየሁት መስመር ላይ ችግር የለም።
እሺ check-in baggage አስር ኪሎ ይችላል። seat ከሌለው አስር ኪሎ ይችላል። ከዛ ውጭ ደግሞ ሙሉ ለሙሉ ተጣጣፊ የሆነ